hello
አቤት አቤት
ጤና ይስጥልኝ።
ሰላም ጤና ይስጥልኝ
ተደውሎልኝ ነበር።
ስምህን ንገረኝ እስቲ ሳሙኤል
ሳሙኤል አዎ ከኢትዮ ቺክን ነበር የደወልኩልህ ባለፈው በቆይታ ዙሪያ ቅሬታ አቅርበህ ነበር ጫጩቶቹ ደር- ደረሱ ወይስ አልደረሱም አልደረሱም።
አልደረሱም አሁንም አዎ እ፣ ስ- እዛ አካባቢ ያለውን ዶክተር ስታ ስታናግረው ምንድን ነው እሱ የምልህ
እ፣ ትላንት ትላንትና ትላንት ደም ሲያስጠብቀኝ ነበር። ወደ ማታ እሺ።
ሰብራ ደውሎ ዛሬ መጨረሻ ነው ብሎኛል። እስኪ ዛሬ እንኳን አላወኩም።
እሺ እሺ መልሼ ልደውልልህ አሁን